ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን። እሺ ሰላም ነው?
ራሂል ነኝ።
እሺ
እ ምን ነበረ አባል ባልካማር ጨዋታ እያናገርኩሽ ነበርና አይቼ ልንገርብሽ ነበር።
አዎ ለ provider ኦች እኮ ልኬላቸው የመለሱልኝ ስላልሆነ ነው። እሺ አሁን ገና ነው፣ ብዙ request ነው ያለው እና አሁን ገና ነው መመለስ የጀመሩት። እንዳሳወቁኝ ጽፍልሃለሁ። እሺ እሺ ጻፊልኝ። እሺ ሟቹን ልክ ያለ ልኬላቸዋለሁ። የብዙ customer ጥያቄ ስለሆነ እ እና አሳውቀናቸዋል። መልስ የተከፈለውንም እየጠበቅን የሌለውንም እና ሀሪፍ ስፖርትም እንደከፈሉ መረጃው አለና ትኬቱም አለን ልኬላችኋለሁ። አይተሽዋል?
እ ማ- አባይ ነው የሚለው ያልከኝ? የቴሌግራም አባ- ስምህ ማን ነው የሚለው?
አባይ አባይ አባይ አባይ ነው?
አይቼው አባይ አባይ አይቼው ነው የሚል።
እሺ አንዴ ቆይ check search ላድርገውና እሺ search አድርጊ።
አባይ አንድ hi ትለኛለህ። እ ይመችሃል።
እሺ፣ connection ይሰራልሃል ሳትዘጋው yes በእንትን አንዴ hi ልበልሽ ቴሌግራም ላይ ነው።
ቴሌግራም ላይ አንዴ hi በለኝ። ስልኩን አትዝጋው ግን እሺ፣ እንዳይ እሺ፣ እሺ አልዘጋውም።
ይቅርታ። እሺ ብዙ customer ስለምናወራ ለዛ ነው።
ችግር የለም ችግር የለም። አሁን ልኬዋለሁ።
hi ብለህናል።
አ እሺ ይመስለኛል ስዘጋው ነው የሚገባው።
አሃ አይ በሌላ ስልክ ነው ቴሌግራም የምጠቀመው። ማውራሽ በሌላ ነው።
Okay እሺ ማን ነው የሚለው ታዲያ በዛኛው ስልክ ስምህ?
አባይ ነው የሚለው አባይ ነው የሚለው?
አብ- አቢቲ አቢቲ ነው የሚለው Okay አቢቲ ነው። አባይ ስላልከኝ አዎ፣ አጥቼው እኮ አቢቲ ነው።
አዎ፣ እሺ ኦ፣ አቢቲ ነው የሚለው። እሺ ቆይ አንዴ እሺ እሺ
አቢቲ አዎ እሺ
እሺ እሺ አዎ ያንተ ነው ልኬዋለሁ። እሺ አንዴ ጠብቀኝ፣ በቃ አሳውቅሃለሁ እዛ ላይ እሺ